hello አቤት ትንሣኤ ነህ?
አዎ
ከአንቴራ order ይዘህ ነበር አይደለ? አሁን ፎቶ አዎ አዎ አዎ አዎ አዎ በቃ ይልክ መልስላቸውና የፈረምከውን ሰርዛቸው።
እ እ መልሰውና order ኡ እ እ የፈረምከውንም ሰርዘህ ውጣ።
okay፣ cancel እኔ- order ነው።
እኔ ያንተ ይታሰባል፣ አስተላልፍልሃለሁ።
okay የሄድክበት በሬስቶራንት ችግር ስለሆነ እሺ ግን ይልክ መልሰህ እ።
የፈረምከውን ሰርዘህ ነው የምትወጣው።
እሺ